ይፈልጋል መደሰት መጫወት ሁሉም ነገር መልካም ነው በስራቱ እንደሰተ ሌላለው ደስታ ሲሆኑበት በጊዜው በቦታ እንደሰት እስካለን በዚህ ብቻ ነው። በመጨነቅ የሚሆን ምንም የለም። እንጫወት ሳልፈን ጊዜያችን እንዲታደስ በፍቅር ሕይወታችን በተዋደዱ ጊዜ ነው በተገኘ ሰላሙ ፍቅር ሲዋሃድ እንደ ቀለሙ እንኳን ሰውና ያምራላል ሲውረገረግ ወገብሽ ሲመታ ትከሻሽ ይውደቅ ተፈቶ የጸፍሻሽ ትጫወችን አንቺ ላሻሽ ግቢ በፍቅር ልቦሽ አትግሪ ወደ ኋላ ሀሳብ እንዲሰፍርለት ያለም ከፋ ይሆና ልብሽ በመታመኑ በሞደሉ ሚዝናና የማይገፋው ቀን የለም ሰው በፍቅር ከሰና ያስፈልጋል መደሰት መጫወቱ ሁሉም ነገር መልካም ነው በሰዓቱ እንደሰተ ጤናለው ደስታ ሊሆንበት በጊዜው በቦታ እንደሰት እስካለን በዚህ ብቻ ነው። በመጨነቅ የሚሆን ምንም የለም እንጫወት ሳልፈን ጊዜያችን እንዲታደስ በፍቅር ሕይወታችን ይሄ ሁሉ ቀን ያልፋል በንስቲ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደሎ እሱ መለከቱ ትርፍ እንኳን የለው ጊዜ ነው በእድሜውም ተገድቧል ይቀራይ ብሎ ማንቀን ያስባል ሳይኖሩ ማለፍ ያስተዛዝባል አቤት አቤት አቤት አቤት እንዴ! ጭፍሬ ተጫወቺ አትሸኝ በቶሎ የዕድሜ ጸጋው ይመጣል ደስታሽን ተከትሎ ነገር ደዘነዝ እንጂ የሌለ ውበት ግርማ ለጥሩት ከነስሙ ፍቅር ነው ፍቅር ነው ነገር ደዘነዝ እንጂ የሌለ ውበት ግርማ ለጥሩት ከነስሙ ፍቅር ነው ፍቅር ነው ለጥሩት ከነስሙ